ጥያቄ ስፖርት ነው። እባክዎ ምን ረዳዎት?
አቤት ሰላም ነው። እንትን ነበረ ሁሉ ስፖርት ላይ እንትን ነበረ በልቼ withdraw ስለው እምቢ አለኝ። በቃ ማለት ከዚህ withdraw ብሎ ስለው ቆረጠ። ቴሌ ብር አልደርስም አለ። አልደረሰም።
ከ transaction history ላይ pending አልገባም።
pending ነው የሚለው።
shot አድርገው በቴሌግራም ይላኩልን።
ልክ ያለው ልክ ያለው መቼ
አሁን አሁን ልክ ያለው በዜሮ ዘጠኝ ሀያ አምስት ሰማንያ ሰባት ዜሮ ሁለት ሰላሳ ስድስት ላይ ማለት ነው። ልክ ያለው ከነ ቁጥሩ ቁጥሩም ላኩልኝ ብዬ ላኩልኝ ብላችሁ ልክ ያለው
እሺ መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁን ደንበኛችን።
መራባ። እሺ እሺ እሺ እም፣ እም።